Jasne, będę słuchać.
ጤና ይስጥልን። ሄሎ፣ ጤና ይስጥልን። ደንበኛችን ከቢጃ የጥሪ ማዕከል ነው የምንደውለው።
እሺ ኬ- ኬኛ ባር ነው። የቢጫ የመለያ ቁጥር የያዘ አጭር የጽሁፍ መልእክት በስልኮ ተልኮሎታል።
እሺ ተልኮሎታል ደንበኛችን።
አዎ አዎ ተልኮልኛል እሺ፣ ይሄን ለማወቅ ነው። መልካም ምሽት።
የፋይዳው ነው
አይ የቢጃ
እሺ ድጋሜ ነው አሁን ቅድም ገብቶልኝ ነበር አንድ ፋይዳ ሳይሆን ደንበኛችን የቢጃ መለያ ቁጥር ተብሎ ገብቶልዎታል።
እሺ ቆይ ልዮ
ልንገሮት የያዙ
ፋሚሊያስ እሺ
ደንበኛችን ልንገሮት የያዙ
ሄሎ
ልንገሮት የያዙት ቁጥሩ ልያዘው ወይ አዎ የያዙት ሀምሳ አንድ ሰላሳ አራት ደንበኛችን መስመር ላይ ነው። ቁጥሩን የያዙ ልንገሮት ሀምሳ አንድ ሰላሳ አራት ደመያችን ይሰማዎታል? መስመር ላይ ነው። መስመር ላይ